hello ሰላም ጤና ይስጥልን ቤት ቤት
አቤት ሰላም ጤና ይስጥልን።
አብሮ ይስጥልን ቤት ቤት ነው።
አዎ አንድ በአንድ ብቻ ከስቤ ቦነስ እንትን አላልኩም cashier ኮዱን ትነግረኛለህ?
እ?
cashier ኮዱን ንገረኝ
እሺ
ንገረኝ እ
C C
ታች ያለውን cashier ኮድ አትነግረኝም?
እኮ C C ነው የሚል አይደለም ቁጥር ነው ወይ አስራ አራት ብሎ የሚጀምር አስራ ሁለት ወይ ደግሞ
ምኑ ጋር ማለት በምንድን ነው የቆረጥከው?
በሞባይል በ account ነው። እሺ C አዎ C አዎ
እ ሀያ አንድ ሀያ አንድ
ዘጠና ሁለት ዘጠና ሁለት ዜሮ ዜሮ ዜሮ ዜሮ
ስምንት ስምንት
D እ D D D D
እ እሺ ስድስት ስድስት ስድስት እ ኤ እሺ
C እሺ
ሀያ ሁለት እሺ
ዜሮ አንድ እሺ
አራት እ
E E E አ ኢ አስራ አራት
ቆሻል
አሎ
hello
አቤት አንዴ ትንሽ ጠብቀኝ እሺ
እሺ
እስኪ እንደገና ትነግረኛለህ ይቅርታ ከመጀመሪያ ጀምሮ አዎ
እሺ C C C
እ ሀያ አንድ እሺ
ዘጠና ሁለት እሺ
እ ዜሮ ዜሮ እሺ
ስምንት
ዜሮ ዜሮ ስምንት እ D እሺ እ ስድ- D B
D D D D D እሺ
ስድስት እሺ
A እሺ
C እሺ
ሀያ ሁለት እሺ
ዜሮ አንድ እሺ
አራት እሺ
E እሺ
አስራ አራት okay እሺ እንዴት ነሽ እናት? ይመስለኛል ተሳስተናል። ቆይ አንዴ አንዴ ጠብቀኝ፣ እ
አንዴ ጠብቀኝ።
ስሚ ስልኬ ነው እንጂ
ትኬቱ የተሳሳተ ይመስለኛል አባውና ፌስቡክ ላይ
እ ፌስቡክ ላይ ወይ ደግሞ
እ WhatsApp ላይ ላክልን።
ፌስቡክ ላይ
አዎ
እ ምን ብዬ ነው የምገባ ፌስቡክ ላይ?
እ ፌስቡክ ጋር በእንትን በቤት ቤት ፌስቡክ ላይ ወይ ላክልኝ ወይ ደግሞ እ እ WhatsApp ላይ
WhatsApp ላይ አዎ
WhatsApp እንዲህ አለን እኮ ለዛ እኮ ነው WhatsApp በዜሮ ሶስት ቤቱ ነው። እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት በ-
ሰላሳ ዜሮ ሰባት ሶስት አርባ ቤቱ?
ሰባት ዜሮ ዘጠኝ
ዜሮ ዘጠኝ ቁጥሩ የሚገኝ አ ዜሮ ዘጠኝ ዜሮ እ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት እ አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አ
እሺ እንዲህ ብለን ከሆነ እሺ፣ እሺ።
እሺ አባቴ መልካም ቀን።